ሄሎ
hello ታመነ፣ አቤት ወይ እንዴት ነህ?
አለን አለን። እ፣ እኔ የምልህ እም፣ የጥላሁንን order ትናንት አውጥተህለት ነበር?
ሌላ ነዋ። በእኔ አይደለም የወጣው በሌላ በማቲን የወጣው ማቲ አስቀምጦት ነው።
ማቲን ያወጣው ትናንት።
በእኔ ወጥቷል፣ ግን እኔ አፍልሽለታል። የኔ
okay እሺ። የትዕግስትስ እዛው ማናት ሽሮ ሜዳ እዛው ቀጥ ከጥላሁን ጋር ያለች።
አንድ ላይ እኮ ነው እሱ ማቲ ጥሎት ሄደው location አ ውስጥ ነው ማቲ ማለት ነው።
ትናንት መልሶት ነው።
አዎ okay እሺ እሺ እሺ።